እንሻኮ ሄሎ
አቤት ሄሎ
አቤት አቤት።
አቤት ምን ነገር
እሺ እንትን ኢዳ አበሻ ቤት እንግዳ ገረቴ ለትት ደበርሴ ተንቱረዩ ብሪ እና ባላ አበሻ ቤት እንግዳ ብሪ ደበርሴ ተንቱረዩ እንጅሩ አማርኛ ማውራት ትችላለህ?
ከአበሻ ቤቲንግ ወደ ቴሌ ብር አስተላልፌ ነበር።
የሚደወሉበት ስልክ ቁጥር ነው።
አዎ አዎ።
መቼ ነበር ቀኑ?
እ?
ቀኑ የመቼ ነበር?
ትላንት ነው። ትላንት አራት ሰዓት አምስት ሰዓት አካባቢ
ስንት ሰዓት ሰዓት?
እርግጠኛ አይደለም። አራት ሰዓት አምስት ሰዓት አካባቢ ሰዓት እርግጠኛ አይደለም። ትላንት ማታ ነው።
ስምንት መቶ ሀምሳ ብር ትላንትና ስምንት መቶ ሀምሳ ብር ሁለት ጊዜ አንዴ ስምንት መቶ እና አንዴ አምስት መቶ ብር ገቢ ተደርጎሎታል። እሺ
አዎ አንድ ጊዜ ሺ ስምንት መቶ አንድ ደግሞ ስምንት መቶ ብር ነው። ሁለት
እኛ ጋር የመጣው ስምንት መቶ ብር ሁለት ጊዜ ስምንት መቶ ሀምሳ ብር እና አንድ ጊዜ አምስት መቶ ብር ነው። ሁሉም ገብተዋል።
ግን ቴሌ ላይ የለም አልገባም። balance ላይ ብዬ ነው።
አይ check ያርጉ ድጋሚ የኛ አስተላልፎታል። እሺ
እስቲ አሁን ቼክ አደርጋለሁ። እስቲ እሺ።
እሺ እናመሰግናለን።